ጤና ይስጥልኝ። በስት ቤቲ ነኝ የምልዳው።
እንዴት ነሽ ቤቲ?
ሰላም
ሲስተም እየሰራ አይደለም ማለት ከረን አዋሳ
ምህረት ነሽ?
አዎ ምረት ነው።
ዋይፋይ አለችኝ እኮ ቅድም እንጂ ሲስተም አይደለም። ዋይፋይ ከሆነ ለካሊት ደውይለት ብያት ነበረ።
ዋይፋይ ብላች ነው?
አዎ ዋይፋይ ነው ያለችኝ።
አይ ኮኔክሽን ያፋታለችኝ። እንትን ነው እየለቀቀላቸው አይደለም ውጤት
እሺ እንትን redeem ማለት ምን AnyDesk እና ደግሞ እናሳውቅልሽ እናሳውቅሻለን እዛ ቴሌግራም ላይ። እሺ ምህረት